Çocuk bakıyor mu Lourdes?
ይመስለኝ ቅድም ደውዬ ነበረ።
ሄሎ ሄሎ እማ፣ ሄሎ፣ አቤት።
እ፣ ቅድም ደውዬላችሁ ነበረ። ሽንኩርት አዝዤ የቆየ ነበር እና
እሺ፣ አስራ አንድ ሰዓት ካልተደወለ ደውዬ ዝም ብላችሁኝ ነበረ።
በዚህ ስልክ ነው ኦርደር ያደረጉት?
አዎ ብሩክ፣ አዎ
በሀያ አራት ነበር order ያደረጉት።
አዎ፣ ቅዳሜ ነዋ እንግዲህ የለም። እ፣ ሁለት ቀን ጠበቅኩኝ።
okay።
ዛሬ ስራ ቦታ እንልካለን ብለው ነበረ። ዛሬም አልመጡም። ያው ለነገ እዛው በሰሜን ማዘጋጃው እንዲደርስልኝ ነው።
ትላንት ደውለው አሳውቀው ነበር?
ኧረ ደውያለሁ ትናንትና ዛሬ።
ትላንት ነገ ይመጣል ተብለዋል?
አዎ ስራ ቦታ እንደውም ሎኬሽኑ ወደ ድል በትግል አዘዞሪው ነበረ ስራ ስለምገባ ማለት ነው። ዛሬ ግን ወደ የለም።
ድል በትግል ነበረ አዎ። እዛ- ነገር ግን ምናልባት አሁን እ, ስራ ስለሌለ እዛው በሰሜን ማዘጋጃ እንዲመጣ ነበረ
ኦኬ። ምን ሀና በሚለው ነው የታዘዘው?
አይደለም ብሩክ አምስት ኪሎ ስቶች ማለት ነው።
ኦርደር እያደረጉ ነበር እና ሎኬሽኑ የት አካባቢ ነው? ከአዲስ አበባ ውጭ ከሆነ እየተፈራ ይሆናል። የሆነ ሆቴል አያሳይም። እዚህ ጋር በሀያ ሰባት ዛሬ ያዘዙትን ነው።
ኦኬ።
ምን- ምን ዛሬ መሰለኝ?
አልደረሰም ልክ ነው። እሺ፣ ነገ እንዲመጣልዎት ይፈልጋሉ?
አዎ
አዎ።
የት አካባቢ ነው እዛው እንዲመጣልዎት በሰሜን የፈለጉት?
ማዘጋጃ ሰሜን ማዘጋጃ ምን አሉኝ?
ሰሜን ማዘጋጃ
ሰሜን ማዘጋጃ።
አዎ
okay። ሽንኩርት ብቻ ነው product ኡ?
አዎ ሌሎቹ መጥተው ነበረ ሽንኩርት ነው የቀረው።
ሽንኩርት ብቻ ነው ያለው?
እ፣ እ፣
okay። እሺ፣ ሰሜን ማዘጋጃ ነው ያለው location።
አዎ አዎ ይመጣሉ። እሺ፣ ነገ መልካም።
ምናምን እሺ፣ እሺ።
እሺ፣ እሺ።
ወደ ሚዛን